Hello ጤና ይስጥልን ሳይድ አብሮ እሱ ሊማል በል የእኔ ቆንጆ ከ We Plus Solution ነበር የምደውለው እ እ ከ We Plus Solution ነበር የምደውለው
ከቤት We Plus Solution ምንዝጋ እሺ ባለፈው We Plus application ላይ ተመዝግበው ነበረ በምን ላይ የእኔ ቆንጆ We Plus
እሺ
እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበር የደወልኩት። ይቻላል?
የ- የት ነው የት ነው ያለሽው?
እም፣ ጉርድ ሾላ ሳሊተ ምሕረት እ እ ጉርድ ሾላ።
ብርዱ ሰላም አዎ
ቡ- ቡ- ቡ- የ- አዲስ አበባ ነው እዚህ ነው።
አዎ። የት ነው እሺ ሀረም የእኔ ቆንጆ እሺ፣ እሺ፣ እሺ።
ነው?
እሺ እሺ እሺ ቆንጆማ ስልክሽን ስጭኛ ልደውልሽ። አሎ አሎ አሎ